ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ CBE እና ካቻ አይሰራም እንዴ deposit ለማድረግ
CBE አዎ ትንሽ እያስቸገረ ነው በካቻ ይሞክሩ አዎ ካቻም እምቢ አለኝ እኮ ስሞክረው ካቻ ይሰራል ካቻ ይሰራል አዎ እና ለእኔ ብቻ ነው እንዴ እምቢ እያለኝ መለሰብኝ እኮ
ቴሌብር የሎትም ወይ በቴሌብር ይሞክሩት ቴሌብር ስለሌለኝ ነው ቢኖረኝማ እኮ አልደውልም ነበር ያው እስከሚስተካከል በትዕግስት ይጠብቁ
እሺ በቃ እሺ